ጤና ይስጥልኝ ኢቴሌ የበረራ መረጃ ማዕከል እባክዎትን በምን ልርዳዎት?
Hello
Hello ጤና ይስጥልን።
ሰላም ነው?
ሰላም እግዚአብሔር ይመስገን።
ወደ ጣሊያን ለመሄድ ትኬት በረራ ትይዝልኝ ነበር ትይዝልኛለህ?
ጣሊያን እሺ። ጣሊያን የት ነው ምን ያህል የሚሄዱት?
ጣሊያን
አ ጣሊያን የት ነው የሚሄዱት?
ጣሊያን ለመግባት
እሺ እያየሁልዎት አንደኛ።
እና ብሩ ምን ያህል ይሆናል?
እሺ አንድ ደቂቃ ጠብቁኝና ልይሎት እሺ።
እሺ እሺ